ጤና ይስጥልኝ። ኢንቨስትሬት ቃል ኪዳን ነው የምንወርደው።
ዳዊት ነኝ ከመኪና የምደውለው።
እሺ ዳዊት፣
system እየሰራ አይደለም እንዴ?
ኧረ ይሰራል። ምን ነው
ኧረ ሶስቱም shop እየሰራ አይደለም፣ አይከፍትም።
እሺ ቆይ እንዴ፣ ምንድን ነው የሚላቸው?
ምንም በቃ ወደ ውስጥ አይገባም። load እያደረገ ይቆያል። ኔትወርክ ይሰራል።
አንዳንድ ደግሞ እንትን እየሰራሁበት virtual እየሰራሁበት አይቶ
እሺ ቆይ እንዴ፣ መስመር ላይ ጠብቀኝ።
እሺ
ሄሎ ሄሎ ሄሎ፣ ወይ አቤት፣ ሰላም ነው አቤት አልኩሽ ዳዊት ወይ? ዴቭ ወይ እ ምን አልከኝ?
system እየሰራ አይደለም እንዴ?
አረ እየሰራ ነው። ምን አላቸው?
ምንም ወደ ውስጥ አልገባ አለ በቃ login አላደረግም።
አ በስልክም እ, እየሰራ አይደለም አ እኔ እኮ እዚሁ ሞክሬው እኮ ሰራልኝ። customer ም እንደዛ ብሎ ነበር። በእርግጥ ግን እስቲ ቆይ ልሞክረውና ደግሞ ድጋሜ ልንገርህ። ቆይ እሺ፣ እንጂ እየሰራ አይደለም።
እሺ አባቴ፣ እሺ እሺ